ጤና ይስጥልኝ Best Bet። hello hello እንዴት ነሽ?
ሰላም
አለን። ኧረ ብራችን እሺ።
ላኩልን።
withdraw ነው withdraw ነው አይደለ?
ምንድን ነው ወይ?
withdraw ነው
አይሰማም።
ወጪ ነው አይደለ? withdraw አድርገ ነው አዎ withdraw አዎ አዎ አዎ ወይስ- ትላንትና ትላንት አዎ
manually ነው እያስገቡ ያሉት። አትታገሷቸውም ትንሽ manual manually ነው እያስገቡላቸው ያሉት። ትላንት የ system ችግር ተፈጥሮ ስለነበረ ነው
okay።
እና ትንሽ ታገሷቸው ያስገቡላቸዋል።
እሺ።
እሺ መልካም ቀን።